ጤና ይስጥልኝ አይስክሬም ዋይስ የማኮም ልርዳዎት
ደውዬ ነበርና አሁን ቴሌግራም ቁጥር ሰጣችኝ።
እሺ አልገባልኝ ቴሌግራም ላይ አልመጣልኝ።
እሺ ቴሌግራም የሚጠቀሙበት ቁጥር እሺ ስክሪንሹን ለመላክ ነበር።
አዎ እሺ ቴሌግራም የሚጠቀሙበት ቁጥር አሁን የደወሉበት ነው።
አይ ዜሮ ዘጠኝ ዘጠኝ አስራ ሁለት እሺ ዜሮ ዘጠኝ አስራ ሁለት
ዘጠና ሶስት ዘጠና ሶስት ሰማንያ ሁለት ሰማንያ ሁለት ዘጠና ዘጠና እሺ በዚህ ቁጥር እኛ ከአሪፍ መሆናችሁን የሚገልጽ መልዕክት እንላክልዎት።
እሺ እሺ መልካም እሺ